ሄሎ ጤና ይስጥልኝ ብርቱ ቤት
አብሮ ይስጥልኝ። በላኝ ነኝ። አሁን ማን በላኝ አሁን ካቻ ተለጥቆ ነበረ። አሁን ለኔ እህ፣ ምን አልከኝ አባ?
በላኝ ባለው አሁን አዲስ ኤጀንት ነኝ። ከካቻ ወልጄ ነበረ ግን ጎል ደሪትኝ አምስት ደቂቃ ባለ አምስት ደቂቃ ነበረ። ባለ ሶስት ደቂቃ አድርጉና ቲቪ ላይ ያለ ነው ይለያል።
እሺ ምንድን ምን ምን አምስት ደቂቃ እንዲሆን ሊፈልጌ ነው አልከኝ?
ጎል ደሪትኝ ሳንቲም ሆናካ ሳንቲም ሆና ውሻው ላይ ውሻው ውሻው ላይ እሺ፣ ቴሌግራም ላይ ጻፍልን እሺ፣ የምትፈልገውንና ኤኒ ዴስክ አብረህ ላክልን ቴሌግራም ላይ
እንዴ
ቴሌግራም ላይ እንዲሆንልን የምትፈልገውን ደቂቃ ጻፍልንና አብረህ ደግሞ ኤኒ ዴስክ ላክልን። እዛ ላይ ነው የሚስተካከልልህ።
ደቂቃ ብቻ ብላክ አስተካክል።
ደቂቃው የምትፈልገውን ላክልን እና ኤኒ ዴስኩንም መላክ አለብህ።
እሺ እሺ፣ ላክልን። እናመሰግናለን። መልካም ምሽት።